hello hello hello
ሄሎ ሄሎ ሄሎ ጤና ይስጥልኝ።
አብሮ ስለ እየሱስ
ወይ እ፣ ከቤት ቤት ነበር እንደውልልህ ዲቦራ እባላለሁ።
አ እሺ አሁን አማን መጥቶ ነበረ እ፣ አ እኔ ዮሴፍ ነኝ።
እሺ ያው እሱን communicate አድርጊው እ፣ ስራውን በተመለከተ ብሎኝ ነው።
አ እኔ እኮ በቃ ማቀበል ነው እንትና ማነው ስሙ አ፣ ፋይናንሱ ትላንትና ላክልኝ ብሎኝ እሺ ስልኩን ሰጠሁትና አደ- አደረሰልኝ ማለት ነው።
so እ፣ በፊት የነበርከው ዩሴት ነው ወይስ አዲስ agent ነህ?
እኔ አዲስ ነኝ በቃ ምንም ከዚህ በፊት አልነበርኩም።
ኦኬ እሺ ደውሎልኛል እኮ አንድ የፈለግከው?
ኦፕሬተርም ደውሎልኝ እኮ ነግሬዋለሁ።
okay እሺ ምንድን ነው ማጫወት የፈለግከው በቤትማን system ነው ወይስ በካይረን በ Golden Race ነው?
አልገባኝም።
virtual game ኦች ነው ለማጫወት የፈለግከው?
virtual virtual game ኦች Keno እና spin ምናምን?
spin አልፈልግም። Keno፣ እሺ እሺ
ውሻ፣ ፈረስ okay ስለዚህ በ Golden እና Race ነው ማለት ነው።
እና መኪና ማለት
መኪና ውሻና ፈረስ እና ኬን ነው።
እህ
መኪና አዎ፣ ኬን ነው።
ውሻ ፈረስ እና አዎ።
ኬን ነው አይደለ?
አ አ እሺ በቃ እንትን እ፣ ቦታውን specific ቦታውን እና shop ኡ የሚከፈትበት ሰፈሩ ማለት ነው።
ተከፍቷል እኮ already ተከፍቷል።
እሺ ቦታዋ ስለምታስፈልገን ነው እኛ create ለማድረግ ወይስ ልዩ ቦታው ቦታው ለተሽጥ ስለሚያስፈልግ እሱንና cashier አዎ።
የሚሆነውን ሰው ስም ቴሌግራም ላይ ላክልን። ቴሌግራማችን አለህ እንዴ?
ቴሌግራም አዲሱን ቅድም ይህ ስልክ ነው ምናምን ብሎኝ የኔን ነው የወሰደው።
እሺ የእናንተ ቴሌግራም የለኝም።
ልስጥህና እዛ ላይ አዎ።
ትልክልናለህ።
እሺ፣ እሺ
ዜሮ ዘጠኝ
ያዝ ጊዜ ልጠኝ
ዘጠና አምስት
ወዲያ እሱ ነው ፓስወርዱን እሱ ስለሆነ እሺ ዘጠኝ ዘጠና አምስት እ፣ ሰላሳ አንድ ሰላሳ አንድ
ሰባ አንድ
ሰባ አንድ ሰላሳ አንድ ሰባ አንድ ነው አ፣ ከዛ ሰላሳ አንድ አዎ መጨረሻ ሰላሳ አንድ እሺ፣ እሺ፣ በቃ እዛችን ላይ ያለ እንትን information ኡ ላክልን።
እሺ፣ እሺ